ይስጥልኝ። አለ ሰላም። እስኪ አንድ ካሳ አድርጎት ልንገርሽ ይቅርታ ጋር ችግር የለውም። እሺ
ትንሽ አስራ ሶስት እሺ
ሀያ ስድስት እህ
አስራ ሶስት ሀያ ስድስት እሺ ሀምሳ ስምንት ስልሳ
እሺ የዛሬ ጨዋታዎች ናቸው እንዳለ ያሉት እኮ ወንድሜ ገና ናቸው። የዛ- የዛሬ ጨዋታዎች አሉ ገና።
ሌላው እንጂ አልፏል።
ሌላ ምንም የለም እኮ ዛሬ። ለምሳሌ በሀያ ስድስት ነው ያለው ገና አስራ ሁለት ሰዓት ላይ ማለት ነው እሺ አስራ ይላል ይቅርታ እሺ
ሀያ ሶስት ነው ይቅርታ አስራ ሶስት አስራ ሶስት ሰላሳ ሁለት እህ
አስራ አራት ስልሳ ስድስት
እሺ የኛም lost ነው ይሄ ጨዋታ።
ስንት ወጥቷል?
ስምንት ጨዋታዎች ወጥተዋል።
እሺ ቆይ ሌላ ነገር ሰዎች አላውቅነሽ አንዴ እሺ ዛሬ ሀያ አራት አይደል?
ዛሬ እሺ አስራ- አስራ ሶስት እሺ
እ, ሀያ- ሀያ አስራ ሀያ ስድስት እህ
ሀ- ሀምሳ አምስት ሰላሳ ዘጠኝ
እሺ የትናንትናዎቹ ሁለቱ ታርመዋል። የዛሬ ጨዋታዎች አሉት።
የወጣ የለውም ይሄ ደህና ነው አለ አዎ ሁለት ጨዋታዎች የትናንትና እና ከትናንት ወዲያ ታርመውልሃል። ሁለቱም አልፈዋል። አሁን ዛሬም አለ። ከነገ በኋላ አሉ ጨዋታዎች።
እሺ ቆይ ሌላ ልክ አንድ ጠፍታኝ ነው ይቅርታ ቆይ አንዲት አለች እሺ ሌላ አንድ ነገር እሺ እ አስራ ሶስት እህ
ዛሬ ሀያ ስድስት ነው ያለው?
እ? ዛሬ ሀያ አስራ ሶስት አዎ አ- አ- አስራ ሶስት እሺ ሀያ ስድስት ከሆነ ገና የዛሬ ምስል የሚጀምር አስራ ሶስት እስቲ ይልኝ ሀያ ሰባት እሺ
እ፣ ሰማንያ ስድስት አርባ ሶስት
አዎ ይሄም የዛሬ ጨዋታዎች ናቸው።
እሺ አንድ እስከ ሌላ ይቅርታ ጋር ችግር የለውም።
ካለ ትንሽ እናት ያደከምኩት ችግር የለውም።
እሺ እ፣ አስራ ሶስት እህ
አ፣ መቶ ሰማንያ አንድ ሰማንያ
አምስት ዘጠና አምስት ዘጠና አራት
እ፣ ይሄም የዛሬ ጨዋታዎች አሉ። እስከ ዛሬዎቹ አንድ lost የሆነብህ አለ። ሌሎቹ አልፈዋል።
እሺ ሌላ አንድ አለ ቆይ ነው እንዴት ይቅርታ እንጠፍተኝ ላይ ነው አንዴ ነበር ያልኩትኝ እ? ገላዬ። እሺ፣ እናቴ፣ እናቴ ልየውና አንዴ ይቅርታ ጋር ችግር የለውም ወንድም።
እሺ፣ እናቴ ይሄን ነግሬሻለሁ እህ እህ እ፣ አንድ ነበር አንቺ ማን ነው ግን ያልኩት አራት ሺህ ሀያ ሶስት ሺህ እ፣ ኪሎግራም ሀያ ሶስት ኪሎ መቶ እሺ አስራ ሶስት ሰላሳ ሁለት
እሺ አንድ ጊዜ አባት እሺ ንገረኛ አስራ ሶስት አስራ ሶስት ሰላሳ ሁለት እሺ አ- አስራ አራት እ፣ ስልሳ ስድስት
እሺ ይሄም ሉስት አለው እሺ ስንት አንድ ነው ብዙ ነው ሰባት
ሰባት ነው የወደደ አዎ
እሺ አስራ ሶስት ሀያ ሰባት
እሺ
ሰማንያ ስድስት አርባ ሶስት ተይው ነው ይቅርታ ይሄ ዛሬ ነው እሺ ይቅርታ አንድ ብቻ ልንገርሽ አንድ እሺ እ፣ አስራ ሶስት አስራ ስምንት እሺ ዜሮ አምስት ዘጠና አራት
እሺ ይሄንም አይቼልሃለሁ I think አንድ የወጣ ጨዋታ አለ እስካሁን ያሉት አልፈውልሃል አንድ የወጣ ጨዋታ አለ እና የዛሬም የነገም ጨዋታዎች አሉ እሺ አመሰግናለሁ ጥያቄ መልካም ቀን እሺ
በ-